አቤት ሄሎ፣ ጤና ይስጥልኝ።
አቤት ሰር ወደ ፍሊንስቶን ሄሎ፣ አቤት ሄሎ
ከፍሊንስቶን ምስ ነበር የምደውልልዎት።
ከብሪግስቶን ከፍሊንስቶን
አቤት እ፣ ከዚህ በፊት ስለ ሼር ጉዳይ አውርተን ነበር።
አዎቼ ነበር ያለቀ ምናምን ነገር ብዬ የሆነ ጠይቄው ነበር።
አሀ፣ እሺ።
የት አካባቢ ኤሪያው የት አካባቢ ነው ያለቀ ያለው?
ሙሉ ለሙሉ መቶ percent ያለቀ ነው?
እ?
መቶ percent ያለቀ የለም፣ ለማለቅ የተቃረበ እ? እ?
ለ- ለመጠናቀቅ የተቃረበ ነው እንጂ ያለን እ፣ ሙሉ ለሙሉ ያለቀ እንኳን የለንም ለጊዜው።
ስንት percent ማለት መቶ ስትወስዱ ስንት percent የተጠናቀቀ ያለሽ?
ከአንድ አመት ጀምሮ መረከብ የሚችሉት ማለት ነው። ከአንድ አመት ከአንድ አመት በኋላ አ
አ፣ ልጅቷ መታ መግባት ፈልጋ ነበረ okay ቀጥታ ከውጭ መታ ነው እና already በቃ ያለቀለት ፈልጋ corner ላይ አሃ፣ መግባት ፈልጋ ነው okay እሺ እንደዛ ፈልጋ ነው። እኔ እናንተ ጋር already ያለቀ ካለ አንዴ ኤማን ነው site ኡን አይተን እና corner ላይ ነው የፈለገችው። እ፣ ሁለት ሶስተኛ ወይ አምስተኛ ህንፃ ላይ ሆኖ corner ላይ መሀል ላይ ያልሆነ ቤት ነበር የፈለግነው።
okay እሺ አሁን ለጊዜው የለንም።
በቃ አመትማ በቆይ እንትን በጣም ትልቅ ነው። እኔ already ያለቀ ያለ መስሎኝ ነበር።
አ አሃ፣ እሺ እሺ እናመሰግናለን።
እሺ thank you thank you ለሁላችሁ